Hello ሌላ ሰላም፣ እንዴት አደሩ?
እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን።
ያለን። እንትን stand up comedy ን የነገውን ፕሮግራም ፈልገን ነበር እሺ፣ ቦታ ለመያዝ ነው ቦታ ለመያዝ። አዎ ይቻላል። እሺ፣ ስም ልበል።
ፍሬ ህይወት ፍሬት ማን?
መሐመድ
ስልክ ልውሰድ።
አቤት ዜሮ ዘጠኝ ስልክ ቁጥር ዜሮ ዘጠኝ አስራ አንድ አስራ አንድ
ሀምሳ ሶስት እሺ፣ ሀምሳ አምስት
እሺ።
ሰማንያ ዘጠኝ
ለስንት ልጆች?
ነው የምትፈልጉት?
ሁለት ልጆች አሉ ወይ ሁለት ወይ ሶስት ከኔ ጋር
ስንት ልበለው እኔ?
እ፣ እሺ ሶስት በይና ለጊዜው ሌላ የሚፈልግ ሰው ካለ ጨምራለሁ እሺ፣ የስንት ሰዓት ነው? የስምንት ሰዓት ነው የምሽት ሁለት ሰዓት ነው?
የ- የስምንት ሰዓቱን የስምንት ሰዓቱን እ፣
እሺ፣ account text አድርግለት በዚህ ቁጥር አሁን በነገሩ እሺ እሺ
ዘጠኝ አስራ አንድ ሀምሳ ሶስት ሀምሳ አምስት ሰማንያ ዘጠኝ አይደለ?
አዎ ዜሮ ዘጠኝ አስራ አንድ ሀምሳ ሶስት ሀምሳ አምስት ሰማንያ ዘጠኝ እሺ፣ አሁን text አደርጋለሁ።
ስንት ለአንድ ሰው አራት መቶ ብር ነው አይደል የሚለው ማስታወቂያ እ?
አዎ፣ ለአንድ ሰው አራት መቶ ብር okay እሺ እሺ የልጆችም የትልቅ ሰውም እኩል ነው አይደል አዎ እማዬ እሺ እሺ በቃ ላኪልኝና አስገባልሻለሁ እሺ መልካም ቀን እሺ እሺ